ጊዜ አተለፍልፊብኝ ግን እበላለሁ። የሆነ ቀን ቆይ ሄሎ፣ ሰላም ጤና ይስጥልን። ሄሎ ሄሎ ሄሎ
ሄሎ ሄሎ፣ አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
ይቅርታ ከችልችል መልሼ የደወልኩ
ደውዬ መልሼ ነበር እኮ ስድስት ኪሎ አቮካዶ ነበረ።
የሙሉ አለም
አዎ ስድስት ኪሎ አቮካዶ ነው ያዘዘው።
አዎ።
እሺ፣ የት ነው location የሚመጣው?
ቡልቡላ ማሰልጠኛ አላ ኮንዶሚኒየም አዎ፣
እዛ።
እሺ፣ ይመጣል። እሺ፣ ነገ። መልካም ምሽት።
እሺ እሺ።